ኃይለ ጤና ይስጥልኝ።
ሰላም ሎጂን ሞሮኮ።
አዎ እሺ ከ We Plus Solution ነበር መደውለው። ሰላም እባላለሁ።
እሺ ሰላም።
እሺ ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በአንድ application ይዞ ወደ ገበያው መጥቷል እና አዲስ እንደመሆኑ መጠን እየደወልን በነፃ እንድታስተዋውቁ በድርጅታችን app እያስተዋወቅን ነበር ለመጋበዝ ቆይ እስኪ ለሌላ ሰው ልስጥልሽ።
እ?
አንዴ እሺ
hello hello ሰላም ጤና ይስጥልኝ።
አለን።
እሺ ከሎጂ ሞሮኮ አይደል?
አዎ ነው።
እሺ ከ We Plus Solution ነበር ምደውለው። ሰላም ይባላል።
እ?
We Plus Solution ከሚባል ድርጅት ነበር ምደውለው።
እሺ ምን ነበር?
ድ- ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ- ባለቤቱ አይደለንም እኛ ሰራተኞች ነን።
እኮ እሺ የእሱ ስልክ ነው። መጠን ነግራትና ትደውላለች ወይ?
እሺ እሺ መልካም ቀን። አመሰግናለሁ።